ጤና ይስጥልኝ።
ሰላም ነው?
አለን እግዚአብሔር ይመስገን።
አሊባባ ነው።
አዎ አሊባባዎች ነን።
ምትሸጥ የሆነች ቪሲአሪስ ነበረች እና እሺ
እ፣ ትፈልጋላችሁ?
አዎ እንፈልጋለን። ይዘውልን ይምጡ። ሜክሲኮ branch ኣችን ወይም ደግሞ ፓስተር ነን።
የት?
ሜክሲኮ ሜክሲኮ።
ሜክሲኮ።
አዎ ሜክሲኮ ምኑ ጋ ነው?
በለዓም ሞተር አጠገብ
ለአብ ሞተር የቱ ጋ እንደሆነ አላውቅም።
ጣርማ ፎቅ ነው ያውቁታል።
እ፣ ራማ ፎቅ ወደ ጨርቆስ አ።
መውረጃ ነው።
በሜክሲኮ ማለት ነው። ፌዴራል ፖሊስ እሺ፣ ያውቁታል አባት አዎ አዎ፣ እኮ በእሱ ጋር ጋር ነው። ወረድ ስሩ አሉ አለን።
ወደ ሳር ቤት መሄጃው ማለት ነው።
አዎ ትራንስፖርት ሎጂስቲክስ ፊት ለፊት ማለት ነው። ወይም ደግሞ አብ- አዱላላ ሪዞርት አላሉ ሆቴሉ አዎ እሱ ፊት ለፊት ነን።
እሺ።
እሺ አባት።